Hello
Hello
Hello Hello። አቤት እንዴት ነሽ?
Hello ይሰማ ይሰማል?
አሁን Hello ይሰማል ሰላም እንዴት ነሽ? Hello።
ይሰማል አሁን ይሰማል አይደል?
አዎ
እንትን ለመመዝገብ ነበረ
ምን የኦንላይን ጨርሳችኋል እንደ ምዝገባ?
አይ ገና መጋቢት አስራ ስድስት በትምህርት የሚጀ- የሚጀመር መመዝገብ ይችላሉ
መቼ ነው መጋቢት አስራ አምስት ነው የሚጀምረው?
መጋቢት አስራ ስድስት ነው እስከዛ መመዝገብ ይችላሉ
Okay ምንድን ነው የሚያስፈልገው? መስፈርቱ ምንድን ነው?
ማለት መስፈርት ምንም እኛ መስፈርት የለንም ብቃት አለኝ ችሎታ አለኝ ብለው ራሱ የሚያምኑ ከሆነ መማር ይችላሉ
ኦንላይን ነው ትምህርቱ የሚሰጠው?
አካልም አለ አይ እኔ የምፈልገው ኦንላይን ነው እና ኦንላይን እንዴት ነው እንትን timing ኡ ስንት ሰዓት ላይ?
ማለት ይቅርታ ስም አቤል ይባላል።
አቤል ማን አቤል ዋሱ
ስልክ ልውሰድ ዜሮ ዘጠኝ
ዜሮ ዘጠኝ ሰላሳ ስድስት
ሰላሳ ስድስት ሰላሳ ሶስት ሰላሳ ሶስት ይቅርታ ሰላሳ ሶስት ሀያ ሁለት ሀምሳ
አድራሻ የት ነው አቤት
አድራሻ ስቴዲየም
ማስታወቂያው ምን ላይ ነው ያዩት
ዩቲዩብ ላይ እና የ Donkey Tube ላይ
እሺ ትምህርቱ የሚሰጠው በኦንላይን ከሆነ የሚከታተሉት በሳምንት ለሁለት ቀን ነው እሺ ኮሜዲያን እሸቱ የሚያስተምረውን ቪዲዮ link እኛ እንልክልዎታለን ማየት ከጀመሩበት ሰዓት ጀምሮ link ኡ የሚያገለግለው ለሀያ አራት ሰዓት ነው
Okay በሳምንት አንድ ቀን ለሚኖራቸው ትምህርት ጥያቄ ኮሜዲያን እሸቱ ጋር Google meeting ይኖራል ጥያቄዎችን እዛ ላይ ማቅረብ ትችላላችሁ
Okay ትምህርቱ የሚይዘው ሀያ ሰዓት ነው
እህ ክፍያችን አስራ አምስት ሺ ነው እህ ክፍያችን አስራ አምስት ሺ ነው
Okay አስራ አምስት ሺህ ነው ክፍያው ምን?
አንዴ ነው የሚከፈለው
አዎ
Okay እሺ በቃ መዝግብሽ
አይ ቆይ እስኪ ላስብበትና መልሼ ልደውል ይቻላል ስለሆነ እናመሰግናለን መልካም ቀን እሺ እሺ